Hello, ጤና ይስጥልኝ አምቡላንስ hello
Hello.
እኔ ተርላ አምቡላንስ
okay ተርላ አምቡላንስ አዎ ነው
አድራሻችሁ የት ነው?
እ
አ ምን አልከኝ? ድምጽ እየተሰማኝ አይደለም።
okay አድራሻችሁ የት ነው ነው የምልሽ።
አ እኛ ያለነው ቦሌ አትላስ ሻላ መናፈሻ ጋር ነው።
ቦሌ አዲስ አበባ።
አዎ አዲስ አበባ ቦሌ አትላስ። የት ነው ትርሶ?
okay አይ እኔ ክፍለ ሀገር ነኝ ኮምቦልቻ ወሎ።
እም፣ okay አዎ።
አይ በአጋጣሚ መኪናውን አይቼው ስልኩን ይዤ ነው አዎ ደወልኩልሽ።
እኛ እንትን እንላለን መምጣት አካባቢ- እንችላለን። ከ- እ?
ከ- ከየት ከደሴ ወደ አዲስ አበባ ነው መምጣት የፈለጉት?
አዎ
እኮ እኝ- ከ- እኛ ያለነው አዲስ አበባ ነው። እ፣ መተ- መተን ይዝም እዛ ደሴ መተን መመለስ እንችላለን።
okay ማለት የምትሰጡት service አይ አምቡላንስ ስላለ የጤና አዎ።
ተባ እንትን ነው service ምንድን ነው?
transportation አሁን ታካሚን አሁን ር- ከአንድ ቦታ ወደ አንድ ቦታ ለማዘዋወር ሲፈለግ ታካሚዎችን እ፣ በ normal መ- ታካሚዎች አዎ ህመምተኞችን ማለት ነው። አምቡላንስ አይደለም okay እንጂ- okay እንጂ ሆስፒታል ኑሯቸው አይደለም።
እ፣ ሆስፒታል ኖሮ አለም የአምቡላንስ አገልግሎት አሁን ከደሴ ወደዚህ ወደ አዲስ አበባ ላለ ሆስፒታሎች እ፣ ወይም ደግሞ ከደሴ ገባኝ።
ሆስፒታል ወደ አዲስ አበባ ለ transportation ነው። ሕክምና በመንገድ ላይ ግን እርዳታ የሚያስፈልግ ከሆነ ግን እርዳታ ሕክምና እንሰጣለን።
እሺ ይሄ የገባኝ ይደውላለሁ።
እሺ እሺ